Hello hello hello hello don't you have now?
አዎ ለነገው ስታንዳፕ ኮሜዲ ለመመዝገብ ነው።
በእንትን የሆነች የሆነ ነገር እንትን ብላችሁ ነበር አለ ተመዝግቤ ነበረ የሆነ ሊንክ ከተመ- ነበር ኦኬ ከተመዘ በእኛ ሊንክ ነው እርስዎ ኖት የተመዘገቡት?
በእናንተ ሊንክ ሊንኩን ፎሎ አደረግኩኝና መዝገባው ተሳክቷል እስከሚል ድረስ ሄጄ ነበር እሺ እኔ ልመዝገበው። ስምዎ ማን ልበል?
እሺ አባይነሽ አባያንሽ ማን?
አባይነሽ ጎሳኤ
ስልክዎትን ይነግሩኛል?
አዎ ዜሮ ዘጠኝ አርባ ሰባት እሺ ሰላሳ ሰባት
አርባ ሰባት ሰላሳ ሰባት ሀያ አምስት
እሺ ሰላሳ ስድስት ሰላሳ ስ- ስንት ሰው ነው?
እኔና ልጄ አለች አስራ አራት አመቷ ነው ማምጣት እችላለሁ አይደል ይችላሉ። አዎ አዎ ሁለት ሰው ብዬ ሊያዝሎት?
ሁለት ሰው ብለሽ አለብኝ አዎ እሺ ይዤልዎታለሁ።
እሺ ስንት ሰዓት ነው እዛ መድረስ ያለብን
ከአስራ አንድ ሰዓት በፊት ተገኙ። እኛ ከቀኑ ሙሉ እዛ አለን።
አስራ አንድ ሰዓት በፊት okay አዎ ያው እዛው- ረፈደ የሆነቦት ከፊት ለፊትም ለመሆን ቀደም ብለው ይገኙልን።
እሺ እሺ እሺ እሺ አመሰግናለሁ በጣም መልካም ምሽት።
መልካም ምሽት ቻው አሜን። እሺ